Hello
እንዴት ነው?
ሰላም ነው።
እግዚአብሔር ይመስገን።
እንትን ሁሉ ስፖርት ብር ወስዶ አላደርግም ብሎኝ ነበር እና deposit ም እሺ አይልም። deposit ም withdraw ም እሺ አላለኝም። ሁሉ ስፖርት ላይ አዎ ሲ- system ኡ እየሰራ ስላልሆነ ነው፣ ግን ይስተካከላል። ጠብቁ።
እሺ ዛሬ አይሰራም። እኔ ዛሬ ከና ይሰራል።
አይመለስም።
አይ ዛሬ ይሰራል።
ይመለሳል።
አዎ